አቤት አሁን አምስት ሺህ ብር withdrawal ደውለህልኝ ነበር አይደለ?
አ ይኸውልህ እንትን እኔ confirm ሳደርገው system ኡ failed አድርጎ ወደ ቤት ቤት account መልሶታል። እሺ ድጋሚ ይዘዘው።
መልሶታል።
አዎ ወደ ቤት ቤት account ስለመለሰ ድጋሚ ይዘዘው። እሺ ድጋሚ ይዘዘው።
አዎ አዎ ድጋሚ withdraw አድርገው።
እሺ ጨምሬ መሆን ይችላል።
እ፣ ትችላለህ ካለህ account ላይ።
አ እሺ በቻፓ ሞክረው። እሺ በቻፓ አላድርገው።
አዎ አዎ በቻፓ አድርገህ ሞክረው።
እሺ እሺ እዛው ይገባል።
አዎ ግን confirmation ስለሚያስፈልግ ካዘዝከው በኋላ መልሰህ ደውልልኝ።
ልደውል፣ በዚህ ልደውል፣ በዛ ነው።
እ፣ አሁን በሰማንያ ስምንት ዜሮ አራት እሺ እሺ እሺ እሺ አባ አመሰግናለሁ።